اه افضل لا يا سيستر ما تجي لك اسكو شوت እሺ ልኮልናል።
አዎ ቸከር ጋር እሺ መስመር ላይ ጠብቁኝ አንድ ጊዜ ሌሎች እሺ እሺ ደማያችን ስሞትም አለ በል
በቴሌብር
የእርሶን ስም አዎ የቴሌብር ስሞት ማን ይባላል?
አህመድ አረብ አህመድ አረብ አህመድ አረብ አህመድ አረብ
አህመድ አረብ ልክ ነኝ አዎ።
ደማያችን ስልክ ቁጥር የቴሌ- አህመድ ቴሌብር ተወራ
ቴሌብር ስልክ ቁጥር የትኛው ነው?
ቴሌብር ስልኪ ቴሌብር ስልኪ ሲስተር እሺ
ሲስተር ማ ቴሌብር ስልኪ ሌ- ሌላስ ሌላ ነው። እሺ ይስጡኝ ደማያችን እሱን እ- ስልክ ቁጥር
እ- ስልኪ ይሄ አይደለም ሌላ ስልክ ነው እኮ
ይሄ ሀያ ሁለት መጨረሻው ነው።
አዎ ሀሪፍ ሀሪፍ ባይ እ፣ እ፣ ይልካል እ፣ የቴሌብር ስሙ አህመድ አረብ ነው እኮ
አህመድ አረብ ነው። እ፣ ስልክ ቁጥሩ የትኛው ነው ደመኛችን? ይሄ አሁን እ፣ የደወሉበት አይ ሌላስ እሺ ዜሮ እንግዲህ እሱ- zero- zero nine እሺ
እ፣ zero nine four nine three
nine three
nine three okay nine three four
three four four four four four
six four
six four six two one
six four two one አዎ ከቴሌግራም እ፣ ቁጥሮስ ጋር ተመሳሳይ ነው ማለት አዎ ነው። ደመኛ?
አዎ አዎ አዎ እስካሁን አዎ እሺ እሺ መስመር ላይ ጠብቁኝ አንድ ጊዜ። ስንት ብር ነበር ያስተላለፉት?
እም፣ እ፣ ሁለት መቶ ሀምሳ ብር ናት ብር ናት።
ሁለት መቶ ሀምሳ ብር deposit ነበር አዎ።
አይደል?
አ? deposit ነው deposit?
deposit ነው። አዎ እሺ።
deposit ነው።
ከቴሌ ብር ወደ ምንድን ነው?
ከቴሌ ብር ከቴሌ ብር ወደ ምን ስፖርት ነው? betting ኡ ቴሌ ብር ወይ ቱ ኤስ ፕላስ እና አሪፍ ባይ አ አሪፍ ባይ እሺ ደመኛችን እሺ አይተንሎት እ፣ ለሚመለከተው ክፍል አስተላልፈን መልሰን እንደውሎታለን አ እናሳውቆታለን ሲስተካከል።
እሺ በእናት አስታሽ በእናት ችግር እሺ እናሳውቆታለን። እንደመኛችን ሌላ መረዳት ነገር አለ?
እሱ እ፣ የኔ account እዚሁ እኮ account እ፣ ለና እ፣ ለ ያ ዜሮ ዘጠኝ እሺ እሺ ደመኛችን አስተካክለን እንደውሎታለን መልሰን።
እሺ ስለደወሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳቦች ላይ ከሚሰቡ ድምጽ ባላስቀምጥ መልካም ቀን። እሺ።